hello
አቤት ሰላም ጤና ይስጥልን።
እንትን ተለውን ፓኬጅ እንትን ልኮልኝ message አጠቃቀሙ እንዴት ነው ብያለሁ።
እሺ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ። መጀመሪያ አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት የሚል አለ ጥያቄና መልስ የእድል ጨዋታ አለ። እድሎት ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ። እሺ ሰባት ቁጥር ላይ ግልጽ እንዲሆንለት ቋንቋ ይምረጡ። ከአማርኛ ከእንግሊዝኛ ወደ አማርኛ ይቀይሩና ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ። እሺ መልካም እሺ።